ሄሎ ጤና ይስጥልኝ ችብችብ ትእዛዝ አዝዤ ነበረ ከእሁድ ዕለት አካባቢ እሁድ ዕለት እሺ እና ሌላ አይተም ሲመጣ እሷል አንደኛው እቃ አልመጣም።
ምን ነበር የቀረቦት?
ትናንትና ደውለውልኝ ነበረ አንድ አልደረሰም መድጋ
ማታ ከቢሮ ተደውሎሎት ነበር?
አይ አልተደወለልኝ።
እሺ ቼክ አድርጌ መልሼ ልደውልሎት ዛሬ መውጣቱን። የት ነበር ሎኬሽኑ?
ሩፋኤል ዜሮ ሶስት ኮንዶሚኒየም እሺ እሺ መልሼ ልደውልሎት።